hello hello፣ አቤት፣ ሰላም ጤና ይስጥልኝ።
አብሮ ይስጠልን።
ዳዊት ምግብ ዝግጅት
አሀ፣ ከ We Plus Solution ድርጅት ነው የምደውለው። እ, okay።
We- We Plus Solution okay okay። እ፣ We Plus Solution Provider የሚል መተግበሪያችን ላይ አገልግሎት ለመስጠት ተመዝግበው ነበር አሀ፣ እ፣ እና አሁን ላይ አገልግሎት መስጠት ስለጀመርን ያለምንም አዎ።
ወጪ ከተጠቃሚዎቹ እና ከደንበኞቹ ጋር መገናኘት እንደሚችሉ ልነግሮት ነው የደወልኩት።
እሺ እሺ፣ እ፣ አመሰግናለሁ።
እንዲሁም We Plus Solution User የሚል መተግበሪያ አለን። እሱ መተግበሪያ ላይ በመግባት የሚሰጣቸውን አገልግሎቶችን መመልከት ትችላለህ። እ፣ okay።
ሌሎች ሌሎች አገልግሎቶችም አሉን። የትራንስፖርት ከአርባ አራት በላይ አገልግሎቶች እንዲሁም ከሶስት መቶ አርባ ዘጠኝ በላይ game ኦችን ማግኘት ትችላለህ።
እሺ እሺ፣ መልካም የስራ ቀን ይሆንልህ። እናመሰግናለን።
እሺ፣ አመሰግናለሁ።